ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ ሄሎ፣ አቤት እናቴ።
ከችፕችፕ ነበር የምደውልሎት።
እሺ እናቴ።
complain አቅርበው ነበረ order ተቀብለው።
አዎ ትላንትና አልመጣልኝ ደውለውልኝ ነበረ አዎ፣ ግን አልመጣልኝም። ትላንትና ምን ስደውልለት ነበረ ከኔ ጋር የቀረው አይደለም አለኝ።
አይተም?
እ፣ ቲማቲምና ድንች።
ቲማቲም እና ድንች በአስራ ሁለት order ያደረጉት ነው።
አዎ እሺ፣ የት ነበር location ኑ?
ሰኒ ሳይንስ። እ፣ ድንች ሁለቴ ነው order ያደረጉት?
አይ አይደለም አንዴ ነው order ያደረኩት።
አንዴ ነው ትላንት አጠቃላይ። የ- ደውሎልኝ ነበረ እሺ፣ ደውሎልኝ እየመጣን ነው ብሎኝ ከዛ ለሌላ ለጎረቤት ደውሎ መልሼ ስደውልለት አይ በእኔ መኪና አልተጫነም ማለት እም፣ እሺ፣ check አድርጌው መልሼ ደውዬ driver ስልክ እነግሮታለሁ።
እሺ እናቴ እሺ፣ እሺ፣ መልካም ቀን።